Hello?
ሄሎ አቤት፣ ዋሽንግተን የህክምና ማዕከል ምን ልርዳዎት?
እሺ MRI አሁን በመጣ ይሰራል።
ይቅርታ ምን አሉኝ?
MRI MRI እሺ፣
አሁን በመጣ ላገኝ እችላለሁ?
አዎ ይችላሉ፣ ያገኛሉ፣ ይሰራል። ሀያ አራት ሰዓት ነው የሚሰራው MRI ያችን።
እኮ ማለቴ አሁን እንደ- እንደመጣሁ መግባት እችላለሁ?
አዎ አሁን እስካሁን እስ- እርስዎ እስኪመጡ ድረስ ወረፋ የለም። እርስዎ መንገድ ላይ እስኪመጡ ያለው ወረፋ ካለ ያው make sure መሆን አልችልም እንጂ አዎ፣ እሺ።
እስካሁን ወረፋ የለም።
እሺ እሺ